ማይታወቀ ልኬ የኔ ትዳር መያዝ ማይታወቀ ልኬ እኔ እዚህ ሳቅራራ ሄዳለይ ምትኬ ቡና አሃይ ቡና አሃይ ቡና አሃይ ቡና እባክሽ ምትኬ ማሙሽን አደራ እባክሽ ምትኬ ሚሚዬን አደራ እንዳታጋጭብኝ ከግድግዳው ጋር ቡና አሃይ ቡና አሃይ ቡና አሃይ ቡና ውሰጂው ውሰጂው ይሁንልሽ ጤና ውሰጂው ውሰጂው ይሁንልሽ ጤና እምባዣም ቢጤ ነው ደጅ ማስጠና ቡና አሃይ ቡና አሃይ ቡና አሃይ ቡና ውሰጂው ውሰጂው ከጅኔ ፈልቅቀሽ ውሰጂው ውሰጂው ከጅኔ ፈልቅቀሽ የቀማኝ አገር ነው ላንቺም ተጠንቅቀሽ ቡና አሃይ ቡና አሃይ ቡና ፀሐይ ቡና ምነው ቆንጆ ኩታ ለብሰህ ይበርድሃል፣ ምነው ቆንጆ ጋቢ ለብሰህ ይበርድሃል። ባታውቀው ነው እንጂ ተደርቦልሃል ቡና አሃይ ቡና አሃይ ቡና አሃይ ቡና ተወኝ አላልኩም ወይ ወንዝ ወርዶ መኝታ ተወኝ አላልኩም ወይ ወንዝ ወርዶ መኝታ አመጣብኛለህ አንደደ በሽታ ቡና አሃይ ቡና አሃይ ቡና አሃይ ቡና እወድህ ነበረ አሁን ጠላኩህ እወድህ ነበረ አሁን ጠላኩህ እንደ ሰፌድ ቆሎ ማንም ዘገነህ ቡና አሃይ ቡና አሃይ ቡና አሃይ ቡና አንድ ቀን ሰው ጠፍቶ ብታስተዳድረኝ አንድ ቀን ሰው ጠፍቶ ብታስተዳድረኝ የሞያሌ አምሌ ልትደጋግመኝ ቡና አሃይ ቡና አሃይ ቡና አሃይ ቡና አኮና ደግፎ ስሞ እንደመለመን ፎና ደግፎ ስሞ እንደመለመን እስኪ ስጭኝ ይላል እንደ እናቱ ጎመነ ቡና አሃይ ቡና አሃይ ቡና አሃይ ቡና ቤት ወዳጁን ሳይለኝ ማነው ሰው ያረገው? ቤት ወዳጁን ሳይለይ ማነው ሰው ያረገው? የዚችም የዚያችም ዘንቢል ያሸኝ ነው ቡና አሃይ ቡና አሃይ ቡና አሃይ ቡና እሱ ጸጉር የለው ራሱ መላጣ እሱ ጸጉር የለው ራሱ መላጣ እየደረሰበት የሚላጫጣ ቡና አሃይ ቡና አሃይ ቡና አሃይ ቡና አወዳደቅ አያውቅ ቦታ አይመርጥም እሱ አወዳደቅ አያውቅ ቦታ አይመርጥም እሱ የዝንጀሮ ፎቶ አገኘው ከኪሱ ቡና አሃይ ቡና አሃይ ቡና አሃይ ቡና እንዳሻኝ ሄዳለሁ ምን አገባኝ ስትል እንዳሻኝ ሄዳለሁ ምን አገባኝ ስትል እንዳያስነክስ የዘመኑ ቁስል ቡና አሃይ ቡና አሃይ ቡና አሃይ ቡና እኔ መስሎኝ ነበር አብረኸኝ ከራሚ እኔ መስሎኝ ነበር አብረኸኝ ከራሚ አንተ የመስኖ ውሃ በየደጁ ቋሚ ቡና አሃይ ቡና አሃይ ቡና አሃይ ቡና ምግልና አይቀምስ ተራል በላመኔ እንካረማለን አንዳፍያ መሰለኝ የጽናት ለፊት ፍቅር መሰለኝ እንዴት አደራችሁ መሸ ደህና አደሩ እንዴት አደራችሁ መሸ ደህና አደሩን የና